Hello?
Yes, Several Manager Marcus. ሄሎ ጤና ይስጥልን።
አብሮ ስትልን ሰላም ነው።
እግዚአብሔር ይመስገን።
በሰዓት ትኬት ስንት ነው?
የት አሉኝ?
ዱባይ
ዱባይ ለመቼ ነው የፈለጉት?
ለመሄድ በዚህ አስራ አምስት ቀን ውስጥ
እሺ በአስራ አምስት ቀን መመለሻ አለ?
አለ እዛው ነው።
መሄጃ ብቻ?
አዎ Okay እሺ። አንድ ደቂቃ እያየሁት ነው። ዝቅተኛ ዋጋ ያለው ሰላሳ ዘጠኝ ሺህ ሰባት መቶ ሀምሳ አንድ ነው መሄጃ።
መሄጃ ብቻ ማለት ነው።
አዎ መሄጃ ብቻ Okay እስከነ መመለሻው እኮ ነው።
ከነ መመለሻውን አድርግልኝ።
አሁን ደብዳቤ ላስ ዘምዘም ይኖራል ዛሬ ከነገ እወጣለሁ። እኔ ዛሬ ኢንቴሪም ይባላል
እስከነ መመለሻው ሲሆን ደግሞ ስልሳ አንድ ሺህ ሶስት መቶ ሀምሳ አራት ብር እሺ እንትን የት ቢሮ ነው የማገኛችሁ?
ሀያ ሁለት አዲሱ ስቴዲየም ጋር ኤጂ ግሬስ ህንፃ ዘጠነኛ ፎቅ ሀያ ሁለት አዲሱ ስቴዲየም ጋር አዎ አዲስ አበባ ስቴዲየም እዛ ጋር አዎ።
ኤጂ ግሬስ ህንፃ የሚባል አለ ዘጠነኛ አዎ። እሺ እሺ ፎቅ። እናመሰግናለን ስለደወሉ መልካም